ሄሎ ሰለሞን እንዴት ነህ?
ሰላም ነው?
አለን። እኔ የምልህ እ፣ ቅዳሜ ዕለት አስራ አንድ እና ምን ምን በአስራ አንድ ኦርደር የተደረገ ሸምሱ ጀማል ማቲ ኳሊቲ አንድ ኦርደር የተደረገ ምን ኳሊቲ ዋፊ እ፣ ማቲ ሬስቶራንት ኳሊቲ
በአስራ አንድ ኦርደር ማን የተደረገ ይዟል? አዎ ችን ነበር ሎሹ
እስቲ ቆይ አንዴ ቼክ አድርጌ ልንገርሽ።
እሺ ልጠብቅ። እሺ